હલો હેલો આવે છે?
ቢሮ አልተመለሰማ
የምን ብር ነበር አባት?
ከቴሌ ብር በስበት ለመግባት ፈልጌ ነበረ።
እሺ ስልክህን ንገረኝ። ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ ዘጠኝ እሺ
ሀያ ሰባት እሺ
ሰባ አራት
እሺ
ዘጠና አንድ
እሺ የመቼ ስንት ብር ነው አባት?
መቶ ብር ነበረ።
መቶ ብር ሁሉም ገብቶልሃል።
መቼ ገብ ምንም ሁሉም አከ- ሁሉም አንተ ጋር ያለው transaction እንዳለ መቼ ነው? ስንት ሰዓት ላይ ነው ያደረከው?
ዛሬ ነው ዛሬ ነው ማለት አዎ በሳንቲም ፔይ አይደለ?
አ ሳንቲም ፔይ ገብቶልሃል ዛሬ መቶ ብር
ስንት ሰዓት
ገብቶልሃል። እም፣ ሀያ አንድ ሀያ አንድ ከሰላሳ ስድስት ላይ
ከሰላሳ ዘጠኝ ሀያ አንድ ከሰላሳ ስድስት ላይ